hello hello ጤና ይስጥልኝ እኔ ሄሎ ሄሎ ሄሎ
ሄሎ ሄሎ
ሄሎ አይሰማም አሁን ይሰማል።
ሰላም ነው ሄሎ
ይሰማኛል
አይ ስለ ህግ ጉዳይ ለመጠየቅ ነበረ እኮ እሱ
እ ሄሎ ሪያድ